Hello,
Hello, madam.
hello.
Hi, madam.
Nadia,
Eh?
hello.
Hello.
ሰላም ጤና ይስጥልን።
አይመጣልኝም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እ አንድ ቁጥር ላይ መጀመሪያ ይመዘገባሉ፣ ሶስት ቁጥር ላይ ለመጫወት የሚል አለ።
እ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጦ መጫወት ይችላሉ። ሰባት ቁጥር ቋንቋ ይምረጡ።
እሺ ስሜን ነው የምጽፈው። አንድ ቁጥር ላይ
አንድ ቁጥር ላይ ይመዘገባሉ። መመዝገብ እኮ ስሜን
አይ ዕለታዊ፣ ሳምንታዊ የሚል አለ። ዕለታዊ በሁለት ብር፣ ሳምንታዊ አስር ብር።
እሺ